hello ሰላም ጤና ይስጥልን አብሮ ይስጥልን።
ያለን እግዚአብሔር ይመስገን።
እ የዛሬውን እኮ እንትን ለማስያዝ ነበረ ቦታ
የምን ቦታ የሚያስይዙት? ይቅርታ
ዛሬ ፕሮግራም አለ እ ፒፕሲ እንትን ሚካኤል Saint ሚካኤል ጋር አይ ምንም ነገር የለም ዛሬ standup comedy ው ነው።
አዎ አይ ዛሬ አይደለም ያለፈን እናስ ያለፈ ማስታወቂያ ነው።
አዎ OK ዛሬ ምስሉ ነበር።
እሺ ማለት ነው።
መቼ ይኖራል?
እኔ እንጃ ማስታወቂያ ይከታተሉ እርግጠኛ አይደለም።
እሺ።
እሺ